ጤና ይስጥልኝ። አሪፍ ነኝ። ወሪስ ነኝ። እባክዎን ልርዳዎት?
ምንድን ነው ሰባት መቶ እንትኑን ዌብሳይቱን ንገረኝ።
ምን አሉኝ ለምኛቸው?
ዌብሳይቱን
የምን ዌብሳይት ነው የፈለጉት?
ብር ከፍዬ ነበር አልገባም።
እሺ ስክሪንሹት ለመላክ ፈልገው ነው?
ሰባት መቶ ብር ከፍዬ
ሰባ ሶስት ብር
ሰባት መቶ ብር ሰባት መቶ ብር እሺ
ወደ ትይት ብር
እሺ ምን account ኦት ነበር የተቀነሰው?
ከቴሌ ብር
እሺ በዚህ ነው የሚጠቀሙት ቴሌ ብር? አሁን በደወሉበት እሺ የተመዘገበበትን ስም ይንገሩኝ።
ፈይዱ አስፋው
ማን አሉኝ?
ፈይዱ አስፋው ሰይዶ አስፋው እሺ ደንበኛችን አሁን ስልክ ቁጥር ልስጦትና screenshot አንስተው ቴሌግራም ላይ ላኩልን።
እሺ
እሺ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት
አንድ
አስራ ሶስት ካሉ ዜሮ አንድ ሀምሳ አምስት መጨረሻ አስራ ሶስት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት እ ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት እሺ
ሌላ ምረዳውት ነገር አለ?
እ
እሺ ስለደውሉ እናመሰግናለን። ጥሎ ከሚሰጥ በኋላ ስለ አገልግሎት ያለዎትን አስተያየት ያስቀምጡልን። መልካም